ጤና ይስጥልኝ የኢቴስ የበረራ መረጃ ማዕከል አይ አሁን የደወልኩህ ነኝ።
እሺ እሺ ደርሶ መልስ ነው ዘጠኝ ሺህ አዎ ደርሶ መልስ ጨምሮ ነው አሁን ወይስ?
አዎ ዋጋው ጨምሯል አሁን አዎ።
one way መሄጃው ራሱ
አ አራት ሺ አራት መቶ ሰባ አምስት ብር ነው
እኮ አሁን ነው የጨመረው ወይስ እኔ ስለቆየው ነው?
አይ like ለገብርኤል- የ holiday ነው። የገብርኤል season ላይ በብዛት እንደዚህ ናቸው
አሀ የቆልቢ ማለት ነው።
አዎ አሁን የአክሱም ኮ- በረራ ወደ አስራ አንድ ሺ አስራ ሶስት ሺ ድረስ ገብቷል
እኮ ግን አሁን ቀድሞ መቆረጥ ይችላል እንዴ? ግን አዎ ቀድሞ መቁረጥ ይችላሉ የአመት ቀድሞ መቁረጥ ይችላሉ እስከ አንድ ይቻላል አመት ድረስ። አዎ እኮ አሁን መስከረም ላይ ምናምን ቢሆን እንደ ስድስት ሺህ ምናምን ነበር ማለት ነው አዎ ቀንሶ ነበረ
እኮ ብለውኝ ነበር። አሁን ለዛ አዎ ቀንሶ ነበር እዚህም የቆረጡ ነበሩ በፓኬጅ አስር ሰው የእነሱም አዎ።
በስድስት ሺ አንድ መቶ ሰላሳ ብር ነበር እህ በስመ አብ ሶስት ሺህ ምናምን አዎ ሶስት ሺህ ምናምን ብር ጨምሯል እና በቴሌግራም ነው የምልከው።
አዎ ከከፈሉ በኋላ receipt ኡን ይላኩልኝ እዚሁ ላይ ሙሉ ስሞትን ይላኩልኝ መጀመሪያ book እንዳደረግሉት ቴሌግራም በእንትን በቴሌግራም አዎ
አሀ ከዛ ሳ በየትኛው ስልክ ነው የሚገባው ነው በምኑ ነው? በዚህ ነው።
እልክልዎታለሁ እዚሁ ላይ ትኬቱንም
እሺ እሺ እሺ